ሰላም
ሰላም ነው ሰላም
አለን። እንትን ላይ TikTok ላይ አግኝቼው ነው ስልክሽን የደወልኩልሽ ነው። መኪና ፈልገን ነበር።
ምን አይነት መኪና
ዶልፊን ወይም አባዱላ
ይኖረናል?
የፓስተር የተባለው ትክክለኛ መረጃ እንትኑ ነው ቦታው ነው።
አ ፓስተር አለን፣ ሜክሲኮ አለን፣ መስቀል ፍላወር አለን። ሶስት ቦታ branch አለን።
ሶስት ቦታ ላይ አዎ አለን።
ስለዚህ በማንኛውም ጊዜና ሰዓት አላቸው አይደለ?
አለን ሲመጡ ብቻ እርሶ ይደውሉልን፣ መኪናውን አዘጋጅተን እንድንጠብቀው።
Okay እሺ። ስለዚህ ወይ ሐሙስ ወይ ዓርብ መምጣት እንችላለን።
ሲመጡ ይደውሉልን። እሺ ይችላሉ። የምትመጡ ይደውሉልን።
እሺ እሺ።